ስንቴ እነ ሰርቢኖስ ይመጣሉ እንዴ ዛሬ? እየቀረጹ ነው። የእኛ ሚሞሪ እንዳሰጧቸው ብሏል ፍራኦል።
አልተሰጣቸውም። ምን ነው ምን ፈልጎ ነው?
ሄሎ ወይዬ ስንቴ ወይ
እኔ ሄሎ ስንቴ ወይ ወጥቻለሁ። አሁን እሺ ወይዬ ይሰማኛል።
የን- የነ እንትን ሪ- memory ከኛ ወስዶ እ፣ አይ አልወሰዱም።
በቃ እንዳሰጫቸው። ምክንያቱም አ፣ ዛሬ የተቀዳበት ስለሆነ እንትና ኮፒ አልተደረገም። ላው ላይ ነው ያለው ፋይሉ።
እ፣ አይ ነግሮኛል። አዎ በቃ እሺ። እኔ እሺ እኮ ያው ዛሬ ሲሉ ሰምቻለሁ፣ ግን ደግሞ አላየዋቸውም ብዬ ነው እስከ ቅድም።
አዎ እኔ ራሴ የቀሩ መስሎኝ ነበረ። አሁን መጥተው ክፍያም እ፣ ወይ በኮንትራቱ ወይም ደግሞ እ፣ እንትን እሰጥሻለሁ ብለዋል። ያው እንግዲህ እየጠበቅኳቸው ነው። እ፣ ጭማሪ ሰዓትም ስለምንጨምር አንድ ላይ እንሰጥሻለን ስላሉኝ ጠ- ጨርሼ ነው የሚሄደው።
በቃ ተቀብያቸው እመጣለሁ እኔ ከደበረሽ። እሺ።
አይ ችግር የለውም አይደብረኝ።
አይ ሁለት መቶ ብሩን ለመካፈል እኮ ነው።
አንድ ችግር ቻው ቻው።